ጤና ይስጥልኝ ሁሉ ስፖርት ነው ባኮም ልርዳው
ዊዝዶር አድርጌ ነበረ ከትናንትና ወዲያ እና ብሮ እስካሁን አልገባም።
ቴሌግራም ላይ ልከዋል።
አዎ ትናንትና ልክ የለሱ ነበረ።
በዚህ ቴሌግራም ላኩት
በዚህ አይደለም በሰባት ስሜት
ዘጠኝ ሰባ ዘጠኝ እሺ ዜሮ ዘጠኝ ሰባ ዘጠኝ ዜሮ ሰባት እሺ አርባ ዘጠኝ
አርባ ዘጠኝ ሰላሳ ሰባት
ሳሚዮ የሚለው ነው።
አዎ
እሺ በድጋሚ እንጠይቅልዎታለን።
እሺ